ወይኔ አቤት አላነሳልሽ።
አዎ መስመር ላይ ስልክ ነበር። ለዛ ነው።
okay እሺ። ልንገርሽ እንኳን ይንገሩኝ። እሺ ዘጠና አምስት ሀያ ስድስት ዜሮ ዘጠኝ ዘጠና አምስት ሀያ ስድስት
ሀያ ሀያ ሶስት ሀያ
ሀያ ሶስት
ዜሮ ዘጠኝ ዘጠና አምስት ሀያ ስድስት ሀያ ሀያ ሶስት አዎ
product ኡ ምን ነበር ያለን? ሽንኩርት ነው።
ሽንኩርት ነው።
ሙሉ አጠቃላይ አስር ኪሎውን መልሰዋል አይደለ?
አዎ ሁሉም የተመለሰ አዎ። አሁን የሚፈልጉት ብሩን refund ነው።
ማለት አዎ የተሻለ ካልሆነ በቃ የተሻለ ካለ ነገ እንድመጣለሁ ሳደርግ የተሻለ ከሌለም refund ላይ ላስገባለሁ።
እሺ። ግን ብሩ እንደው ከሰኞ ባያልፍ ደስ ይለኛል።
ምን አሉ?
ብሩ የሚመለሰው ከሰኞ ባያልፍ ደስ ይለኛል።
እሺ፣ እሺ የተሻለ ካልሆነ ባለፈው ከሳምንት በላይ ቆይቷል ተመልሰልኝ።
አሳውቅሎታለሁ። በጣም ይቅርታ። እሺ።
እሺ፣ እሺ። አመሰግናለሁ።
okay፣ እሺ